દેવાનું જંક્શન જવું પડશે
ሄሎ
ሄሎ ሰላም ነው ሰላም እንደምን አመሸሽ እግዚአብሔር ይመስገን አለን የሰራችሁ እንደ ኦፊስ አዎ ኦፊስ ማለት ከእንትን ሎክድ አድርጉኝ ፓስወርድ ያስተካከልኩኝ አዎ እንዲስተካከል ነበር አሁን እሺ ከተቻለ ኤጀንት ሀም- አዎ አዎ ከሐዋሳ ነው ሀምራ ሀያ ሶስት ሀምራዊ ሀያ ሶስት አዎ እንድከፍችልኝ ነበር እዛ እሺ ችግር የለውም እኛ አለን አዎ እንከፍትልሃለን ሀምራዊ ሀያ ሶስት አ ሀምራዊ ሀያ ሶስት አዎ እሺ ያው እየገባው ነው እንከፍትልሃለን እሺ እሺ እሺ